is Hello, speaker on the record staff.
ሄሎ ጤና ይስጥልኝ።
ስልኬ ነበረ ላክልኝ ብላኝ የሆነ ስክሪንሽት
አዎ ደንበኛችን ልከውልናል፣ ደርሶናል።
ስላ ታይቷል የሚል ምልክት ስላላየው ነው የደወልኩላቸው።
እሺ ደንበኛችን አሁን አይተነው ልከልሎታል ኮንፈርሜሽን።
እሺ እኛ ራሳችን እናሳውቃለን ሲያልቅ በኛ በኩል።
እሺ እሺ አ፣ በተቻለ መጠን በእናትሽ እንትን ነው በይልኝ።
እሺ አስቸኳይ ነው ልሎታለሁ።
እሺ እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ